Hello ጤና ይስጥልኝ። Hello አቤት።
እንደምን አሉ?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ከ Flintstone Homes ነበር የምደውለው።
ወይ አባ። እሺ ከዚህ በፊት ስለ አክሲዮን አውርተን ነበር።
አ፣ ወደ ቢሮ መተዋወሩ እንዴ?
አይ አልመጣሁም። የሆነ ጉዳይ አልተመቻቸልኝም ነበር።
ኦኬ ወደ ክፍለ ሀገር ሄጄ አልመጣሁም። ለዛ ነው የጠፋሁት።
Okay። በቅርቡ ይመለሳሉ?
አስቤያለሁ እንደ እግዚአብሔር ፈቃድ።
Okay። በቃ ሲመጡ ይደውሉልን። በዚህ እሺ እሺ